सभी मसाजस चलेगी हेलो ሄሎ ጤና ይስጥልኝ። ሄሎ ሰላም ናችሁ?
እግዚአብሔር ይመስገን። ምን ልታዘዝ? ቴሌቪዥን
አዎ፣ በዚህ በስልክ ላይ አልከፈቱም ነው፣ ግን ተከፍቶ ምናምን ነው አግኝቼው ቴሌቪዥን
እሺ፣ እንደት ያልኩ ኮከብ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይንሱ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይንኩ።